አንዴ እሺ። አዎ hello እሺ፣ ማን እንዳትቆይ ብዬ ነው። hello ሰላም ሰላም፣ እንዴት ነሽ?
አላ አለን።
ጥያቄ ለመጠየቅ ነበረ እሺ ይቻላል? እንትን ደረሰ ሊቆርጥ ብዬ ማለት ነው።
እም፣
quantity ውን ካስገባኝ በኋላ ኮድ የሚለውን አልመጣም አለኝ እና እሱን guide እንድታደርጊኝ ነበረ።
እም፣
already ከዚህ በፊት- ነበር ምናምን ከዚህ በፊት ስልጠና ሰልጥነሽ ነበረ?
ነበር ግን ግራ አጋባኝ። አሁን
እ?
አዎ ወስጃለሁ ግን ግራ አጋባኝ።
እኮ በስልክ support ማድረግ አይቻልም፣ ለዛ ስለሆነ ነው።
already እንትን ብያለሁ ግን ሁል ጊዜ በቆረጥኩ ቁጥር የሆነ አዲስ ነው እንትን እ?
የሚሆንብኝ። ሁሌ እ?
በቆ- በቆረጥኩ ቁጥር አዲስ ነው የሚሆንብኝ።
እንዴት በስልክ guide ማድረግ ስለማይቻል ነው ያስጠይቃል። ደረሰኝ ማስቆረጥ
እኔ ኮዱን ብቻ እኮ ነው እንትን ለማለት የፈለግኩት። ምን ምን ስነካ ነው ኮዱ የሚመጣው የሚለውን ነው።
ምንድን ምኑን ስነካ ነው ኮድ የሚመጣው የሚለውን ብቻ ነው ማወቅ የፈለግኩት። እኔ ከአንዴም ሁለቴ መጥቼ እንትን ብያለሁ።
እሺ፣ ከአንዴ መስመር ላይ እሺ፣ ጠብቂ። አበይ አበይ፣ ና አንዴ አንዴ አናግራት።
Hello ጤና ይስጥልኝ።
ሰላም አቤት
እየቆረጥኩኝ ነበር ደረሰኝ እየቆረጥኩ ነበር ነው
እሺ already ስልጠና ወስጃለሁ፣ ግን በጣም እያወዛገበኝ ነው። እንትን ኮዱን ለማስገባት ፈልጌ ነበር እና እሺ ኮዱ ምን ስነካ ነው ማ- እንትን የሚለው
እሺ ምንድን ነው ማሽንሽ?
CR seven መሰለኝ ሲያር CR ten
CR ten ነው።
CR ten ከሆነ ኮድሽን ለማወቅ ፈልገሽ ነው አይደለ?
አዎ ልቆርጥ ብዬ ከዋጋ ምናምን client ምናምን አስገባሁኝና ከ- ከባስ በፊት አስገብቼ ከዛ በኋላ እሱ ነው እንትን ያለኝ።
እሺ ምን ታደርጊያለሽ መሰለሽ አስራ አንድ ሜኑን ትነኪና ከዛን አስራ አንድ ብለሽ total ትነኪዋለሽ እንዳለ እስካሁን የተመዘገበውን ያወጣልሻል።
እኮ አይ ልቅ ለምን ስቆርጥ እኮ ነው እኔ የፈለኩት።
እኮ ኮዱንም ስለማታውቂው ብዬ ነው ደግሞ ኮድ ኮዱን እንትን- አውቋለሁ። ሁለት ኮድ ብቻ ነው ያለው።
እሺ እ፣ ለመቁረጥ ብቻ ነው total ትነኪውና ኮድሽን ነክተሽ ፔሊዩ ኮድ ስነካው አይመጣም።
ምኑ ነው የማይመጣው?
client እንትን አስገባሁኝ ምናምን ከዛ before VAT አስገብቼ times አድርጌ በ quantity ያደረኩት።
እሺ ከዛ በኋላ total ን ነክቼ ኮዱን ስነካ ራሱ ላይ ነው የሚጨምረው፣ quantity ው ላይ ነው የሚጨምረው።
እሺ እሺ ቆይ አንዴ አንዴ